ሄሎ ሄሎ ሰላም ጤና ይስጥልኝ።
እ ሞገስ ነኝማ እም?
ሞገስ ነኝ ስራዬ ሞገስ ከየት ነው?
ከስራዬ ስራዬ ስራዬ አ ስሬ ኤጀንት ነው አይደለ?
አዎ እንትን ነኝ አካውንት እሺ፣ እሺ።
እንትን ካሸር ዘግቶብኝ ነው ደረበሽ እንድታፍችልኝ
እ የት ሾፕ ነው ሞገስ ነው የሚለው?
ስሬ ስሬ ሞገስ ስሬ አ ቤት ማን ነው? ጂአር ነው።
አረ ቤት ነው
cashier ስንት ነው የዘጋብህ?
cashier one
እሺ ከፍትልሃለሁ።
እሺ ቴሌግራም ላይ ጽፌልሻለሁ
እ እሺ አላየሁትም ግን እሺ አይ ሞገስ አረሞ እሺ፣ ነኝ እሺ እሺ እሺ ቆይ እስኪ አንዴ ጠብቀኝ። አባ እሺ
ስለ ንግድ ፍቃድ ነው እንዲያወራው
እ ንግድ ፍቃድ
OK cashier ዘጋብኝ ምናምን ያልከው ከዛ በኋላ ነው አዎ።
አይደለ? እሺ አ shop name ኡ ሞገስ ስሬ ብሎ ነው ያለው ብለኸኛል አይደል?
አ ሞገስ ስሬ እሺ እሺ ከፍትልሃለሁ።